የምትሉ
Hello፣ ጤና ይስጥልኝ።
አብሮ ይስጥልን።
እ እ ሁሉ ስፖርት አዎ ልክ ነዎት።
እ ከቴሌ ብር deposit ማድረግ አልቻልንም። የ system ችግር ነው ወይስ?
አዎ የ system ችግር ነው፣ ይስተካከላል። በትዕግስት ይጠብቁ።
CBE
አይ አሁን ላይ ያለው HelloCash ነው። Hello Okay።
Cash ካሎት መጠቀም ይችላሉ። Technical ችግር አጋጥሞ ነው፣ ይስተካከላል። በትዕግስት ይጠብቁ።
እሺ፣ እናመሰግናለን። እሺ ናቸው